ጤና ይስጥልን ማሊባባ
አሎ
ጤና ይስጥልን
አድራሻችን እየመጣን ድሪም ላይነር ጋር ደረሰን።
ጤና ይስጥልን ጤና ይስጥልን ጤና ይስጥልን።
አብሮ ይስጥልን ምን ልርዳዎት አባት ወደ ቢሮ እየመጣን ማለት ነው። መኪና ልንገዛ ነበር እናንተ ጋር መጣን።
እሺ
ድሪም ላይነር ጋር ደረሰን። መስቀል ፍላወር ምን አሉኝ ድሪም ላይነር ጋር ድሪም ላይነር ጋር ደርሰናል።
እሺ ድ- ድ- ፍል እሺ ድርም ላይ ነን ወረድ ሲሉ አፍሮሊክስ ሞተር ይታዩታል ማን ሞተር አፍሮሊክስ ሞተር የሚል የሬክላም
ናዝራ ይታየኛል፣ ራህመት ይታየኛል፣ ራህመት ታወር
ናዝራ ሆቴል ጋር ነው እንዴ አ- ናዝራ ጋር ነኝ። አሁን ናዝራ ጋር ነኝ።
ናዝ- ናዝራ ጋር ትንሽ ወደ ላይ ወጣ ይበሏ
ትንሽ ወደ ላይ ወደ ላይ ሲሄዱ የመንገድ ማካፈያ አለ
እሺ U-turn ማለት ነው በስተቀኝ በኩል ገባ ይላሉ
በስተቀኝ አዎ ትንሽ እንደሄዱ የመንገድ ማከፋያው ላይ በስተቀኝ በኩል ሲገቡ አፍሮሊንክ ሞተርስ የሚል አለ የመኪና መሸጫ።
Okay በእሱ ሬክላም ትክክል ሲገቡ ማሊባባዎች እንገኛለን።
እሺ፣ ከናዝራ ትንሽ እሺ፣ ወደ ላይ ተመለስ።
ወደ ላይ ሲሄዱ አ- የመንገድ እንትን አለ አይደለ? በስተቀኝ በኩል አካፋይ ዩተር ዩተርን አለ እኮ በስተቀኝ በኩል ይገባሉ።
በ U-turn ኑ
አዎ፣ በስተቀኝ በኩል።
ያሚጋ
ያ የሚ- ከዛ በከሱ ፊት ለፊት አፍሮሊንክ ሞተርስ የሚል የለ ይ- ይጠይቁ።
ማን ሞተርስ ነው ያልሽው?
አፍሮሊንክ ሞተርስ የመኪና መሸጫ አለ። በሱ ሬክላም ትክክል ነው የሚገቡት።
ከሱ ላይ ወደ ላይ ስንወጣ አይደለም አይደለም እ፣ U-turn አለ አይደለ? ትንሽ እንደሄዱ ከናዝራ ከዛ አፍሮሊንክ ሞተርስ የሚል የመኪና መሸጫ አለ። በሱ ሬክላም ትክክል ነው የሚገቡት። አፍሮሊንክ
አ- አ- አውቶሊንክ okay።
አፍሮሊንክ
እሺ፣ አውቶ- ከአውቶሊንኩ ጋር በምን አይደለም፣ አፍሮ አፍሮ አባት አፍሮ Okay፣ እ፣ አፍሮሊንክ አፍሮሊንክ አ በሱ
ከሱ hello፣ አፍሮሊንክ የቱ ጋር ነው? እ፣ አፍሮሊንክ ሞተርስ ቱ